አይ ቢሆንም አይ ራስሽንማ መጠበቅ አለብሽ።
ሄሎ ሄሎ ጤና ይስጥልኝ። ሄሎ
ወይ ይሰማል?
አሁን ይሰማል። ከቺፕቺፕ ነበር የምንደውልሎት።
እሺ ቲማቲም order አድርገው ዛሬ አልናክልም ነበር ዌራ ውስጥ እጥረት አጋጥሞን እና ነገ ልንልክሎት ነበር። መረከብ ይችላሉ?
ይቻላል፣ ችግር የለም።
የት ነው location ኡ?
አያጣፉ አያጣፉ።
ኮንዶሚኒየም።
እሺ፣ አያጣፉ ኮንዶሚኒየም።
አዎ አዎ።
እሺ፣ እሺ፣ እናመሰግናለን። መልካም ምሽት።
እሺ እሺ።
እሺ